Hello?
Hello?
Ma'am Denise Investment?
ሄሎ ሄሎ፣ ሰላም ጤና ኢንቨስትሜንት ይሰማኛል።
ይሰማታል?
አዎ ይሰማል። ምን ነበረ?
ትኬት እዛ ከወሰድኩ ነበር ነው።
እሺ ካሸር ኮዳን ትነግረኛለህ?
አቤት፣ እ፣ ካሸር ኮዳን ትነግረኛለህ?
ለመወሰ ነው ለመወሰ ነው። የገላታ ስራና እ እ፣ ተቋርጦ ነበር ጨዋታ። እንዴት ነው?
ምን postponed የሆነ ነው?
እ?
postponed ሆኖ አዎ postponed ከሆነ ጨዋታው postponed ከሆነበት ሰዓት ጀምሮ 24 ሰዓት መሙላት አለበት።
ሀያ አራት ሰዓት መሙላት አዎ ያለበት 24 ሰዓት ሲሞላው ነው የሚለቀቀው ውጤቱ።
እሺ።
ስለዚህ ትንሽ ጠብቀው። እሺ ከዛ- እሺ፣ dashboard ታሳውታለህ የለውም?
እ dashboard
እ፣ ታሳውታለህ የለውም?
አይ የለውም።
የለውም።
አዎ እሺ፣ መልካም ቀን።